ሰላም ጤና ይስጥልኝ።
ሄሎ ሄሎ ሰላም ነው።
እግዚአብሔር ይመስገን። ዶን ኪትል ላይ ነው የደወሉት። ምን ልርዳዎት?
እ freelance እ ማገልገል ፈልጌ ነበር። ዶሚቲዮ
link የለም። link ኡ ላይ ይመዝገቡ።
የትኛው link? ምን ላይ?
እ የት ነው ማገኘው link?
ማስታወቂያውን አይተውታላ።
ማስታወቂያውን አይቼዋለሁ፣ ግን ይደውሉ ነው የሚለው። ለዛ ነው።
እዛ ከቪዲዮ ስር link አለ። ካሪያ እኔ መዘግቦታለሁ።
እሺ
ስሙ ንገሩ።
ፍቅር
ምን አሉኝ?
ፍቅር
ፍቅር ማን ታደሰ።
ታደሰ።
አዎ
ይሄ ስልክ ቁጥር ነው ሰላሳ ስምንት አርባ ስምንት አርባ ስምንት ዜሮ ስድስት እሺ ለማንኛውም ግን ይመዝገቡና እንደገና ካልሰራሉት ወይም link ኡን ካላገኙት ደውለው እነኔን ያስታውሱኝ እሺ እሺ ቴንኪው